hello ጤና ይስጥልን ችብችብ።
hello ትናንት order አድርጌ ነበረ እሺ
እና የእኔን የያዘውን ስም ሹፌር ስልክ ቁጥር ማግኘት ይችላል?
ይቻላል።
urgent ነበረ የፈለኩት ነው።
እሺ መስመር ላይ ጠብቅ።
እሺ
በዚህ ስልክ ቁጥር ነው አይደል order ያደረጉት?
አዎ እናም አለኝ በሜሪ group የተከፈተ
እሺ እሺ እሺ የ driver ስልክ ልንገሮት እሺ
ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ሄሎ እ ዘጠኝ እሺ
ሀያ ዘጠኝ ድጋሜ እሺ
ሀያ
ሀያ አዎ ሀምሳ ሰባት ሀምሳ አራት በእኔ አሚር ይባላል ይደውሉለት።
አሜን። እሺ አሚር በአሚር በሜሪ የተከፈተ አዎ።
አለ። ሁለቱንም order እሱ እ, የሜሪንም የያዘው እሱ ነው።
okay አንድ ላይ እሺ application ስለሆነ እና የ- የአርብ order እሱ ነው የያዘው። ይደውሉለት ለሱ።
እሺ የአርብ order ም ነበኝ ያልደረሰኝ እሺ
እ፣ እና ትናንት አሳውቀውን ለመገ- ነበር። ምን አዎ።
ነበረ?
አቮካዶ ትናንት አስ- እ፣ ለዛሬ አስደርጌው ነበር።
ከቢሮ ተደውሎሎት ነበር።
አዎ ማታ ላይ
አቮካዶ ነው አይደለ?
አዎ
ልደታ ነው location ኑ።
አዎ አዎ
እሺ ይሄኛውን ደግሞ የያዘው ታምራት የሚባል driver ነው። ልንገሩት ስልኩን ደውሎ system እያስቸገረ ስለሆነ መልሼ ደውዬ driver እና ሰጥታለሁ።
ለምን
ምን ሆኖ ቦ
እ፣ እንትን የለም ያልጣቀሱ ስለሌለ fail አድርጎ ነው ወይስ ሌላ አይደለም የለም already የለም እቃው ናቸው የቆየ ወዳለሁ
መቶ ሰማንያ አራት ብር የኦኬ ፓስታ አይደለ? ስድስት እና- ፒሲ
እና ስኳር እሺ አሁን ልጅቷ ስለገባች ነው። ይሄኛው refund እናደርጋለን ሶስት መቶ ሰማንያ አራት ብር list ላይ ስለገቡ refund ላይ
እዛ ነው አሁን ሶስት መቶ ሰማንያ አራት ብር እዚህ ጋር የኦፓስታ እና የስኳር ስኳርም አለ ወይም check አድርገው መልሰው ይደውሉል።
ስኳርም አለ የኦኬ ብቻ
ኳራት አዎ አምስት ነው አራት አምስት ኪሎ
እሺ አንዴ ጠብቆኝ
እም?
መቼ ኦርደር ያደረጉት ነው ያስታውሱታል ቀኑን?
እሺ በየለውሽ ምን ካሳይ ቆይ በ ሄሎ ሌላ እ፣ ጁን አስራ ዘጠኝ አጠቃላይ ኪሎ ግሩፑ
አዎ ሄሎ አምስት አዎ